ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም።
ከችፕችፕ ነበር የምደውሉት መስኪ
እሺ ችፕችፕን ይጠቀሙ ነበር እና አሁን ላይ ደግሞ አቁመዋል። ምን ተፈጥሮ ነው? ምን መስተካከል አለበት?
አ okay። በመስሪያ ቤት ነበረ ቀርቷላ። እንደዛ ስለቀረ መሰለኝ
ምን አሉኝ?
መስሪያ ቤት ነበር የሚመጣው አይደል? በፊት ታመጡ ኦኬ፣ ነበር።
እሺ።
ስለዚህ እሱ ስለቀረ ነው።
የት ነው እሱ? ወሎ ሰፈር።
እም ወሎ okay፣ ቶሞካ ነበረ። okay፣ እሱ ስላቆመ ነው ያቆሙት።
አዎ።
ቤቱ ነው ማዘዝ አይችሉም። ቤቶት በ group ነው።
አይ እናዛለን እኮ እንደዛም እናደርጋለን ግን እህም፣ ቆዩ ለፈለ- ካዘዙ አዎ okay፣ ይቅርታ። እሺ፣ ብዙ ነገሮችን እያስተካከልን ስለሆነ ይጠቀሙ፣ አይጥፉም።
እሺ እሺ፣ መልካም ቀን።